Hello ሰላም ቤት ነው?
ደህና እግዚአብሔር ይመስገን።
ስንት shop ነው ያሉት?
አራት የአራት shop ነው የላኩት banner ኡ።
አይ አይደለም፣ ቅድም ከማን ጋር ነው አውርቼ ነበር። የሁለቱን ነው የላኩት። አሁን
እሺ፣ ከማን ጋር ነበር ያወሩት ቅድም?
አዎ ማን ነበር ያለችኝ? አንደኛው ገና አዲስ ስለሆነ
እሺ፣ ብዬ ነገር ያለው እሱን ነገ ወይ ከነገ ወዲያ ጨርሳለሁ።
በቃ አሁን አንደኛው ደግሞ የላ- ለመለጠፍ ኤምኤስ ስለሆነ እንትን ብዬ እሱንም ጨርሳለሁ።
እሺ፣ አሁን የላኩት የሁለት ነው ዞሮ ዞሮ አይደል?
የሁለት ነው የላኩት። አዎ የሼሌ የሼሌ ማዞሪያና የኤልጎ
እሺ፣ እሺ ባይ ነው።